የአባታችን ሆይ ጸሎት Our Father prayer በአማርኛ ብቻ in Amharic alone አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደ ሆነች እንዲሁ በምድር ትሁን። የእለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛ የበደሉንን ይቅር እንደምንል። ወደ ፈተናም አታግባን፣ ከክፉ አድነን እንጂ መንግስት ያንተ ናትና ኃይልም ምስጋናም ለዘለ አለሙ አሜን። አሜን። አሜን። አሜን። አሜን። አሜን።